ሄሎ ሄሎ ሄሎ ሄሎ
አቤት አቤት
ሰማንያ ሰማንያ ስምንት ላይ ነው የደወሉት Flintstone Homes ምን ልርዳዎት?
አ በዚህ ስልክ ደውል ብላችሁን ነበረ ቅድም ማስታወቂያ ሰምቼ ነው።
እሺ የምን ነበረ ምን ነበረ የሚፈልጉት እርስዎ?
እ?
ምን ምን ነበረ ምን የሚፈልጉት?
የሚለው አፓርትመንት ድርጅታችሁ?
ቤት ሽያጭ ነው ይሄ። የአፓርትመንት ሽያጭ እና አክሲዮን ሽያጭ ነው ይሄ።
አሀ ኪ- ኪራይስ የለም ኪራይ ኪራይ እዛው ያስረከብናቸው site ኦች ላይ ነው ሊኖር የሚችለው። እኛ ሽያጭ ነው።
አሀ ነው አዎ
እሺ እሺ አመሰግናለሁ